ፓፕስ
አልቻለም እንዴ? በስመ አብ ድምፅ
በምን ቁጥር ደወልክብኝ ደግሞ?
በቢሮ ቁጥር ነው።
ቢሮ ቁልፍ የላችሁም? ዋሪ ደግሞ ኤርሚያስን ደውላችሁ ይመጣባሉ። እስከምመጣ ድረስ
ያን ያለው
እቤቱ ነው ያለው።
አንተ የት ነው ያለው? አይ አንተ ትቆያለህ።
አዎ ጀርመን ነኝ ያለሁት።
በስመ አብ
ደውላችሁ ተቀበሉት።
እሺ፣ እሺ።
ደውልለት እና የቢሮ ቁልፍ አቀፍለን መብራት ለመግዛት ወደ ክፍለ ሀገር ሄዳ ነው በለው።
እ
መብራት ወደ ክፍለ ሀገር ሄዳ ነው በለው።
እሺ። ሮዛ ቢሮ ነች መሰለኝ። ሮዛ ቁልፍ ቁልፍ አለ እንዴ?
የላትም። ቆይ ቁልፍ እየጠበቀች ነው።
እም፣ አብሽር በቃ። እሺ።
እሺ።